Hello ጤና ይስጥልን ዋሽንግተን የህክምና ማዕከል
ሰላም ሰላም
እንትን ቲክቶክ ላይ ነበረ ካናዳ travel ምናምን አለ ምናምን አይቼ ነበር።
አቤት
የካናዳ ጉዞ የሚል አይቼ ነበር ቲክቶክ ላይ
ዋሽንግተን የህክምና ማዕከል ነው ይሄ
ዋሽንግተን።
የህክምና ማዕከል ነው Okay ግን ለቀዋል፣ አይታችኋል? ተካር በይን ስልክ ቁጥር ለቀውታል።
አይ ተሳስተ ይሆናል ይሄ የክ- ሆስፒታል ነው
እሺ እሺ